ሄሎ ሄሎ
አቤት ሰላም እማ ከችፕችፕ ነበር ምደውልልዎት።
አቤት የሲሳይ ስልክ ነው አይደለ?
አዎ ነው እሺ ስለ ችፕችፕ አንዳንድ ጥያቄዎች ልጠይቅዎት ነበር። ይመችዎታል?
እ አቤት ይመችዎታል?
ስለምን ጠይቂኝ ስለ ችፕችፕ
ችብችብ
ችፕችፕ።
እ- አዎ።
አሁን እንኳን እጄ ስራ ይዞ ነው ቆቼ ወይ ትደውይልኝ እሺ እ፣ መልሰው ይደውሉልኛል?
አዎ እደውላለሁ እሺ እሺ፣ ይደውሉልኝ።